Hello hello ሄሎ ጤና ይስጥልን።
አብሮ ይስለን ሄሎ ጤና ይስጥልኝ።
አቤት አቤት፣ ሰላም ናችሁ?
አለን እግዚአብሔር ይመስገን። ድር አጋር ላይ ተመዝግቦ ነበረ።
ምንድን ድር አጋር ላይ አባይ ቲቪ ላይ ተመዝግቦ ነበር።
አዎ አዎ አዎ አዎ ታወሱ አዎ አዎ አዎ
ኦኬ እሺ። ስለሱ እና ነበር የደወልኩት ስለተመዘገቡ።
እሺ፣ አሁን ስራ ላይ ሆኜ ነው እደውላለሁ። እኔ በዚህ ስልክ ደውል።
እሺ። አህ ደውል ወይም ስለ ሀምሳ አንድ ላይ ደውል። ምናልባት እሺ፣ በቃ።
ካስቸገር ስልሳ ሀምሳ አንድ ላይ ደውል።
እሺ እሺ bye